ጤና ይስጥልኝ ዋሽንግተን የህክምና ማዕከል
አዎ
አቤት አቤት ምን ልርዳዎት አይ አምቡላንስ ፈልገን ነበር እናት
እሺ ከየት ነው
እ እዛው እዛ ምኒልክ አልትራሳውንድ የለንም አሉን እዛው እንትን ዳግማዊ ምኒልክ አሁን አልትራሳውንድ መኪና ጠና አዎ ልጁ መሄድ አልቻለም በእግሩ አልትራሳውንድ አዎ የለንም አሉ አሁን አይጀምሩም የኛም አ ይቆያል ውጭ በእናንተ አምቡላንስ አትተባበሩንም
ከኛ አምቡላንስ ወደ ሌላ አልትራሳውንድ ያለበት ቦታ መሄድ ፈልገው ነው አ አ እንደዛ ነው ልጁ በጣም አተርፋንጀስ ስለሆነ በጣም አጣደፈው ሶስት ቀን ሆኖታል
እሺ አምቡላንሳችን ያው ክፍያ አለው እ አምቡላንስ ክፍያ አለው እንከፍላለን ችግር የለም በክፍል አስተላልፍልዎትና ከአምቡላንስ ክፍል ይደወልልዎታል እሺ እሺ እሺ ይደወልልዎታል ቁጥሮት ይህን ላስተላልፍልዎት አዎ አስተላልፎሽ